ሰላም ጤና ትንሽ ቤት
ሰላም ነው። ቤት ቤት እንትን ቸክ ለማድረግ ነበረ ስኬት እሺ፣ ስኬት ነው።
አስራ አንድ እሺ፣
አስራ አራት አስራ አራት
ሰባ ሰባ
ዜሮ ሶስት
አስራ አንድ አስራ አራት
አስራ አንድ አስራ አራት ሰባ ዜሮ ሶስት እሺ ሶስት game ወድቆብሃል። ያላለቀ ጨዋታ አለው ግን ያው
እሺ ሌላ ደግሞ ላድርግ።
እሺ ንገረኝ።
እሺ፣ ፈረና- አስራ አንድ እሺ አስራ አራት እሺ ሰባ ሰባት ሰባ ስምንት
ይሄ አንድ game ነው የወደቀብህ። ግን ምንድነው total odd ኡ ዘጠኝ ነው፣ ከሀያ በታች ነው።
እሺ፣ አንድ game ነው ወደቀ።
አ
ምን የሚለው ነው?
የሚለው ፍራንክፈርት እና እም፣ ባየርን ሙኒ አ ባየር ሙኒክ።
እሺ፣ እሺ፣ እናመሰግናለን።
እሺ እናመሰግናለን። እሺ